የሚያስደስት ጨዋታ ነው። አንደኛው አንደኛው ረፍት ወጥቷል። ሁለት ለባዶ እየመራልኝ ነው።
ሄሎ ሶስት ጎል ብዬ ከረፍት በኋላማ ሶስት ጎል ይገባላል ብዬ ሄሎ ከአስራ ሁለት ከአስራ አምስት ሰዓት
ሄሎ ሁለት ለባዶ እየመራ ከረፍት ሶስት ጎል ነው እኮ ይገባል ያልኩት። ያ- ያገባል ብዬ ነው በቃ ይለው እሱ ጨዋታ ላይ hello።
እኮ ነው ጨዋታ የሚለው። እንግዲህ ወይም አይሆና ቁጥር ሰላም ነው።
እግዚአብሔር ይመስገን አሁን ያልኩሽ ነኝ እና ቁጥሩን አግኝቼዋለሁ።
ብዙ ነን አባቴ። ምን ነበረ እ፣ ጨዋታ የሆነ team አሸንፎልኝ አላበርልኝም እና ኦንላይን ነበር።
okay ካሸርክ ወደኋን ትነግረኛለህ?
አይ አስር እሺ ሰማንያ አንድ እሺ
ዜሮ ሶስት ሰባ አንድ ዜሮ ሶስት ሰባ ሰባ አንድ አንድ እሺ ጠብቀኝ አንዴ
አይ ቆይ ቆይ አብቀኛ ጠብቀኝ ያንን አታጥፎ ዝም ብለህ ዛሬ ሁለተኛውን ጨዋታ አልጠራጠርም።
አብ ሁለተኛው ገና አምስት ሰዓት ላይ ነው።
hello ይሄኛው እኮ ይሄን ት- እርግጠኛ ነህ? ይሄ ትኬት ነው? ገና ናቸው ሁሉም ጨዋታዎች። ይሄኛው ቁጥር አረ ተሰጥቷል።
አ- ቁጥር ተሳስተ እንደሆነ እ፣ ይሄኛው ጨዋታ እንዳለ ዛ የዛሬ ጨዋታ ነው። ገና የሚካሄድ ነው። ሁሉም ነጭ ነው።
አረ ቆይ አራት አባብርቶልኛል እኮ እሲ የት አለ?
አረ፣ ይሄኛው አይደለም።
እሺ፣ እሺ፣ እኔ- እሺ፣ አስተካክለን እኔ- ዛሬ ቁጥሩን።
አስ- እ- እስቲ ድጋሚ ጻፊው እሺ አስር ሰማንያ አንድ እሺ ዜሮ ሶስት ሰባ አንድ ዜሮ ሶስት ሰባ አንድ አይደለ?
ይሄኛው አይደል ይሄኛው አይደለም አባ ይሄኛው ጨዋታ check አድርገው ከፈለክ ሁሉም ጨዋታ ገና የሚካሄድ ጨዋታ ነው እኮ እና እሺ ይሄን ነው እያመጣል እ- check የሚለው ኮድ አይደለ?
እ check እ እ ከታች cashier code የምትለው ነው አይደል የነገርከኝ
multiply ይሄኛው የምትል አይደለም።
ነች። እ cashier code ይሄኛው አይደለም ይኸውልህ የቆረጥከው ትኬት አለ በምንድን ነው የቆረጥከው ቤስት ቢት ኦንላይን ነው አዎ ኦንላይን እሺ online bet list ላይ ግባና ትኬት እ ምን ላይ bet list ላይ
bet list ላይ ከላይ እሺ።
የሶስት ሰረዝ ምልክት አለ አይደለ ስትገባ በስት ቤት ላይ ጋቦ አዎ፣ bet li- bet ዋጋ- አዎ፣ ገብቻለሁ bet list ላይ bet list ላይ ግባና ትኬቱን እዛ ጋር check አድርገህ ንገረኝ ይሄኛው አይደለም
ጋቦ እኛ ምንም ኮድ እኮ አላመጣልኝ። አሀ ኮድ ሳይሆን ID የምትል ነች።
ከታች cashier code የምትላለች ሰባ digit አሁን እንደነገርከኝ አይነት ቁጥር ነው እኮ
አምጥቶልኛል ግን ማን ነው እሺ cashier የምትል የለማ ID የምትል ብሎ ጨቅ ቁጥር ነው ያመጣልኝ።
አ- እሱ ሀያ ሀያ digit ኡ እሱንም መንገድ ትችላለህ ግን ከታች ደግሞ እንዲቀለን ሰባ እም።
digit ቁጥር ብቻ አለች እኔ እንጃ የኔን ስልክ ነው ያመጣልኝ እዚች ጋር እሺ ንገረኝ እሺ በቃ እንትኑ አይ- ንገረኝ ID የምትለዋን አዎ
አይ እሺ እሺ
አስራ አራት እሺ
አዎ ቆይ እንዴ አዎ ዘጋች ነው ምን ላድርጋት እንዲ ልስበራት እንዴ ስልኩን ማ አማ እንዴ አትዩሱን ተሳስቼ ነው እሺ
አራት ዲዲ
እሺ
ኤሲ እሺ
ቢ ዜሮ ስምንት እሺ ስልሳ አራት እሺ
ኤ ስልሳ አንድ እሺ
ኢ ሰባ
እሺ ዘጠና ስድስት ሰማንያ ስድስት ዘጠና ስድስት ሰማንያ ስድስት
እሱማ ኦኬ ያው ልክ ነው ይሄኛው ነው እሺ ጠብቀኝ፣ ያላበራልኝ እንዳለ። አይ ጠብቀኝ እሺ እሺ እሺ።
ፍላጎት እኮ በቃ ይሄ።
ወዴት ነው በለጋን? ሁለት ሁለት ይቀራሉ። ከበሎት አለም አይደል እንዴ? እንዴ እንዳትዘጉ አለችኝ። አለቀ ዲጋ ገባልኝ።
ደግሞ ያልኩህ ወር ነው እኮ ትንሾቹ ወደ የስ ያለቀ አለ። ለምን እንዲቆረጥ አስራ ሰባት ምናምን ያልከኝ አሸነፉልኝ።
አንድ አስራ ስምንት አ ካፕ እኮ ነው ዋንጫ እና አንድ እንኳን ብታገኘችም በዚያ ቆር ውስጥ ይዘው ገባ።
አንደኛው ጨዋታ ገና ደቂቃ እየቆጠረ ነው ለዛ ነው ያላበራልህ ሁለቱን ምን ደግሞ የሚለው ያ- ም- ምን የሚለው የመጨረሻው ዩኤስ US ሊቢያ ከ AC ሪሚኒ የሚለው እ፣ ም- አ- እሱ አ- ገና ደቂቃ እየቆጠረ ነው እና ሲያልቅ ይለቀቃል አረ ጨርሷል። የአስራ ስድስት ሰዓት ምናምን ነው እኮማ አስራ ስድስት ሰዓት ተኩል የጀመረ ሰዓት ነው። የአስር ሰዓት ጨዋታ እኮ ነው።
ተዝ ቆይ ትንሽ ኤስ ቆይ፣ ትንሽ ቆይ።
SD አትሌቲክ ምናምን የሚለው
እሱ አይደለም ነው SD አረ ኤ- AC ኤስ- ሬሚኒ እና US ኦሊቪያ ነው ያልኩህ እኮ።
እ ምን ኤሲዲ አልሽኝ?
አይደለም አባቴ፣ ኤሲዲ አይደለም። ቆይ ቆይ አትሌቲክ- አንዴ ታገሰኝ።
አይ አላበራልኝም። ይሄ እኮ ነው አልቆ አላበራልኝ ቅድም።
ያኛው እሺ፣ ሁለተኛ ላይ ነው እሱ አምስት ሰዓት ነው የሚጀምረው ማታ የሌሊት ጨዋታ ነው።
ያላበራ ብለን ጭራጭ ማዛት አዋና እና ያለ ዘማን ነው የሚሰማ እንዴ እንዴ አልቆ አላመ ኤክስም አላረገም ምንም አላረገም።
አንድ ላይ ያመጣል ይሆናል እንዴ እስካሁን አንተ ቅድም አልቆ እነዛን አንድ ላይ አምቶ ያለ ምን አላመጣም።
እንዳለ ነው አዋ ለምን አመጣልኝ?
ሲስተም ነው ይሄ ሲስተም ችግር እኮ ነው ይሄ። አሁን እሷም እኮ እንደዚህ ነው እነሱ ላይም እኮ አይለቅም።
እሷ እያለች ያለች ዋው ሌላ ነው።
ኧረ በእናትህ ዘርዴ እንዳጨርስልኝ እንዴ ይሰጣል እንዴ? አያስብም።
ኦኬ እሺ እሺ። አሁን ላሳውቅልህና እ እንደበራ መልሽ እደውልልሃለሁ። እሺ በዚህ ቁጥር አይ።
እደውልልሃለሁ አይደለ?
አ ደውዪልኝ እንደዚህ እሺ አባቴ እደውልልሃለሁ። መልካም አይ ምሽት።
አይ እሺ እሺ።